ጤና ይስጥልኝ ጉዳይ ነው የደወሉት። ራሄል እባላለሁ። እባክዎ ምን ልርዳ?
የመኪና electrician ኖራል።
okay፣ መኪናውስ ምን ሆኖቦት ነው?
መኪና ውሃ ፈላ።
ምን አሉኝ? ይቅርታ፣
እ?
መኪናው ምን ሆኖ ነው ያሉት? ይቅርታ፣
ውሃ ፈላብኝ ራዲያተሩ።
ራዲያተሩ።
አ
እሺ፣ እባክዎት ሙሉ ስሞትን ይንገሩኝ።
ረኪክ ይቅርታ፣
ረኪክ ረቂቅ አ
ረቂቅ የአባቶት ስም አስማማው